ጤና ይስጥልኝ ሁሉ ስፖርት እባክዎ ምን ልርዳዎ? hello ወይ አይሰማም እማ?
ይሰማል ሁሉ ስፖርት ነው ምን ልርዳዎት?
ከዚህ በፊት ተመዝግቦ ነበር ስልኬ።
ተመዝግቦ ነበር?
አዎ አዎ እና አሁን ስገባ ግን እንትን ማነው አንደኛ ለትራንስፖርት ማለኝ፣ ሁለተኛ ነገር ደግሞ አይመጣምም፣ ኮዱ አይመጣም reg ሆነዋል።
ምን ሆኗል? ትንሽ ድምፆት ርቆኛል።
እሺ register ሆኗል ተመዝግቧል።
እሺ እሺ ግን almost live ላይም live ላይም ለመግባት እንደገናም ደግሞ እ ወደ account ም ለመላክ account ቁጥሩም አይወጣም።
login ይበሏ። login አድርገው ይሞክሩ።
አማርኛ ነው ወደ እንትን ለመቀየር ምን ላይ ልግባ? አማርኛ ነው ሆነብኝ። ይግቡ- okay።
ይግቡ- ይግቡ የሚለውን ነው የምነካው አይደለ?
አዎ ይግቡ የሚለውን እሺ ያው ይግቡ የሚለውን ስጫነው login የሚለው ላይ ስልክ ቁጥሬን ላስገባ።
አዎ ከዛ እንትኑ password ደግሞ ረስቼዋለሁ። በምንድን ነው እሱ?
forget የለም
እሺ እሱ ጋር ደግሞ ምን አለ? እ የይለፍ ቃል ረስተዋል የሚል አለ።
አዎ እሱን ይንኩ ነካው።
እሱን ይንኩና ይመጣል
ከዛ አሁንም መልሶ ምን አለ? እ phone የሚልና ኮድ ላክ የሚል መጣ።
እኮ እሱ የሚሉትን ነገር ይሙሉ ወይ ወይ- ወደ እንግሊዘኛ ቀይረው መሙላት ይችላሉ
ምን ላይ ነው? በምኑ ጋር ነው ወደ እንግሊዝኛ የሚቀይረው?
ባንዲራ ነገር የለችም ጎን ላይ ጫፍ ላይ አለች።
እሷን ባንዲራ ይንኳት ወደ ሌላ ይቀይሩ ወደ የአሜሪካ ባንዲራ
okay እሺ እሺ፣ አመሰግናለሁ።
ወደዛ ቀይረው check ያድርጉ እሺ እሺ